ጤና ይስጥልኝ ቴስኮ ስንት ምን ልርዳው?
ሰላም ነው።
እግዚአብሔር ይመስገን ምን ልርዳው?
flight ፈልጌ ነበር ከየት ወዴት?
ከአዲስ አበባ ወደ ዱባይ
እሺ ደርሶ መልስ ነው መሄጃ
ደርሶ መልስ።
መመለሻ እና መሄጃ ቀን ይስጡኝ።
እኮ ትኬት ስንት ነው? መ- ስንት ነው?
ምን አሉኝ?
ስንት ነው? ኢቲ
እሺ በየቀኑ ስለሚለያይ ቀን ቢሰጡኝ መልካም ነው።
እ፣ ዛሬ ስንት ነው? ከአስራ አምስት ጀምሮ ባለው በቀን ሄዳር አሁን ያለንበት አለ ከአስራ አስራ አምስት
እሺ ከአስራ አምስት እስከ ሀያ ሀያ ድረስ
እሺ ያየሁልዎት ነው። ስልሳ ሁለት ሺህ አራት መቶ ስልሳ ሶስት ብር
እሺ።
ስልሳ ሁለት ሺህ አራት መቶ ስልሳ ሶስት ስንት ኬጂ ነው የሚቻለው?
ሁለት ሀያ ሶስት ሀያ ሶስት
ሁለት ሀያ ሶስት ሀያ ሶስት አዎ
ደውላለሁ።
እሺ ይቻላል። እናመሰግናለን። መልካም ቀን።
እሺ እሺ